ሸሽ ሊል ነው ብለሽ እንዳታመነች ሆዴን ሆርቲ ብሰው አንቺን ሳይረካለሁ እንደ አይኔ ብሌ ሞንሽን አውቃለሁ መኖሬ ባንቺው ነው እስከ መጨረሻ ፈጽሞ ማይክፋሽ ሕይወቴ ጋሻ መኖሬ ባንቺው ነው እስከ መጨረሻ ፈጽሞ ማይክፋሽ የኔ ሆዴ ባሻ ሰባት ኑሬ አትስሚው በከንቱ ሰው ለሰው አይተኛም ተጠንቀቂቱ በሞት ካልተጠራው መቃብር ተጭኖኝ